ሄደሽ ሳቢ ነኝ ቅድስት ቅድስት እንትን አናግራት ነበር ሀያ ሶስት አርባ አንድ
ሀያ ሶስት አርባ አንድ ማለት ፒን እንዲስተካከል ገርጂ ኮንዶሚኒየም ተብሎ እታች ቦሌወምስ ሜጃ ጋር እምቡርት ምትሄድ ጋር
ገርጂ ኮንዶሚኒየም ተብሎ ቦሌ ሆምስ
አቤል የነገረሽ በላት ምን
አቤል የነገረሽ አቤል ደውሎ ያለችው አቤል እ የት ነው ያለው ከስተመር እሱ በቦሌወምስ እዛ እምቡርት ምትሄድ እ የተባለው ገርጂ ኮንዶሚኒየም እምቡርት ቤት
እሺ ኦርደር ነበሩን ንገረኝና ሎኬሽን ላስጠይቅልህ ያው እሱ እሱ ከኔ ጋር ነው ራሱ
እ ንገረኝ ኦርደር ነበሩን እሺ እሺ ሀያ ሶስት አርባ አንድ
ሀያ ሶስት አርባ አንድ ነው ያልከኝ አ አ እኮ ለክተው ልክ ነው ብላለች አንተ ባልከው ደግሞ location ለክ- ላስጠይቅና በሱ ላ- ይስተካከልልሃል እኮ ይኸው እሱ ከኔ ጋር ነው ያለው
እኮ እያስጠየቅኩኝ ነው ተፈልግ- ልጠይቀውም እዛ እያስጠየቅኩኝ ነው እሺ አስጠይቅና እሺ አይ ኪሎ ሜትር ልክ አይደለም